አቤት እናት ደህና አደርሽ ጸጊት አለሁ። እግዚአብሔር ይመስገን። ደህና ነሽ? እናት እግዚአብሔር አለሁ።
ይመስገን።
አለሁ።
እ፣ ትኩስ ነገር አለቃ ገባሽ?
አረ ሳራ ነኝ።
ማ- በመዓዛ ነው እንዴ የደወልሽው?
አረ በራሳችን ነው የደወልኩት በማን ነው የደወልሽው ስልክ? ማ- ማ- እ?
በራሳችን ነው።
ኧረ ምን- እንዴት save አደረኩት ይሄንን ስልክ በእኔ?
ዜሮ አንድ አይደለ?
በቃ እሺ፣ እነግራታለሁ። ቁርስ እየበላች ነው። ምን ሰው አለ?
አዎ።
ብዙ አይ ብዙ አይደለም።
በቃ እነግራታለሁ። ቁርስ እየበላች ነው።
እሺ normal ሻይ ይዛ ትምጣ ሮብ ስለሆነ ለማይጠጡት።
እ።
እሺ